Hello hello
ኦ ጤና ይስጥልኝ።
መጋገስ ነው።
ከቴሌ ነበር የምደውልልህ። ቴሌ
ቴሌ አዎ፣
ምንድን ነው?
ቴሌ ብር በእኛ ተመዝግበ ነበር agent ኡን
እሺ እና active እንድናረግልህ ነበር የደወልኩልህ
እሺ፣ ችግር የለም።
እና እናርግልህ። ልጆች active ያርጉልህ፣ ባ- እንድትሰራበት balance እንዲገባልህ። አውቀዋል አይደል? agent short code ምናምን።
ሰፋርጎም ነው።
አይ no ናሬት እ፣ ቴሌኮም ኢትዮ ቴሌኮም አዎ ኢትዮ ቴሌኮም።
አ
እሺ፣
እና እንድትሰራበት active እንድናረግልህ ነው።
ችግር ልጆች ይመጣል።
አዎ መጥተህ ያደርጉልሃል። balance ታስገባለህ፣ እንዴት እንደሆነ አሰራሩ ያሳየዋል። ከዛ መጀመር ትችላለህ።
እሺ፣ ችግር መቼ ይመጣል?
እ፣ አሁን እነግራቸውና ወይም ነገ ምናምን ይመጣሉ።
እሺ፣ ችግር የለም።
እሺ፣ መልካም ቀን ሳሙኤል።
እሺ፣ እሺ።
እሺ፣ እሺ።